ችግር ነኝ፣ እባክዎ ልርዳው? አክሲ ችግር የለውም የኔ ነው። ሄሎ ሰላም ጤና ይስጥልኝ ቤት ቤት ሰላም ነኝ፣ እባክዎ ልርዳው?
በቪዲዮ ኑባው ዲጄ አካውንት ራ
እ ይቅርታ አልገባኝ። ምን አልከኝ?
ከባላንስ ወደ ባላንስ አሳልፈ እምቢ አለኝ።
ከየት ነው? ከቤት ቤት አካውንት ውጭ አድርገው ነው?
አዎ
እሺ። የቤት ቤት ቁጥር የደወልክበት ነው ደንበኛችን? ይቅርታ ይሄ ነው። አዎ እሺ። እሺ ይሄ መቼ ነበረ?
እ ትላንት
እሺ የብሩ መጠን ስንት ነው?
አንድ ሺህ ብር እሺ እ ረጋሳ አሻሞ ነው?
እ ረጋሳ አሻሞ ነው? አሺሞ አዎ።
ይቅርታ።
አሽሞ አሽሞ ነው።
አ ረጋሳ አሺሞ አዎ
እሺ 0915 65 62 ይቅርታ 46 50 አይደለም አዎ የሚገባበት የቴሌብር ቁጥር ማለት ነው።
አዎ
እሺ ከቤት ቤት account ወጪ ተደርጎልሃል። ከደቂቃዎች በኋላ ይገባልሃል። እሺ
እሺ፣ እናመሰግናለን።
እሺ እኛም እናመሰግናለን ስለደወሉ። መልካም ቀን ይሁንልን።
እሺ